ሄሎ ሀሴት ነኝ።
ሄሎ ሀሴት።
ወዬ እንዴት ነሽ?
አለሁ እግዚአብሔር ይመስገን።
ሰላሳ ሶስት አርባ አንድ ሰላሳ ሶስት አርባ አንድ እሺ ምንድን ነው?
ተስተካክሎ የሚባል
በምክንያት ነው
ምግብ ቤት ምግቡ ተቀያየሩ።
ምግቡ ተቀያይሮ።
አ እሺ አሁን ጨረስከው?
ጨርሼዋለሁ።
እሺ እሺ እሺ እንደምን አስተካክልልኝ።
እሺ አስተላልፍልሃለሁ። ባይ